ጤና ይስጥልኝ በድጋሚ
ጤና ይስጥልኝ እንደምን ዋላችሁ?
ይስጥልኝ እግዚአብሔር ይመስገን። እንዴት ዋሉ?
አንድ information ፈልጌ ነበር።
እሺ
ከዚህ በፊት ይሄ ኮሜዲያን እሸቱ አንዲት የአእምሮ ውስንነት ያለባቸውን ልጆች treat የምታደርግ እህት አቅርቦ ነበር መሰለኝ።
እሺ ረቂቅ ነው የፍሬ ህይወት የምትባል አ መሰለኝ እኔ አይ ባለቤቴ ነው የነገረችኝ እና እኔ አሁን አጋጣሚ የኔ ልጅ በእንደዚህ አይነት ሁኔታ ውስጥ ስላለ እና አድራሻዋን እንደው ብትሰጡኝና እንደው ያለውን ነገር ከእሷ ጋር እንትን ብል እና እሺ ይቻላል። አድራሻዋ ቤተል አርባ አካባቢ ነው።
እሺ፣ ስልካቸውን ያው እዛ ቪዲዮ ላይም አለ፣ ግን ልንገሮት። ቆይ አንዴ ይጠብቁ።
እሺ፣ እሺ፣ እሺ፣ እሺ